hello hello ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው። hello hello ምን አሉኝ?
ቦታ አለ
አላው ደውለው ነበር ከዚህ በፊት አልደወልኩም። ማለት ደውያለሁ ለቆርጬ አለ። አሁን ደግሞ ለአንድ ሰው ፈልጌ ነው ተጨማሪ እሺ፣ ተመዝግበው ነበር አንድ ሰው
ለሁለት ሰው ቆርጫለሁ። መሰረት የሚል ስድስት መቶ ብር ከፍ አዎ።
account አሁን ነበር።
ለአንድ ሰው ለመጨመር ነው።
እሺ፣ በ account ነው ያስገባሁት።
እሺ። መሰረት ማን ነው?
መሰረት አስራት የልጁን ስም ልንገርሽ።
እሺ፣ ስልክ ቁጥር አለው?
ስልኩ ቁጥር አለው ግን እኔ በቃሌ አላውቀውም።
ያንቺ ስጪኝ፣ ችግር የለውም መሰረት።
እሺ ዜሮ ዘጠኝ ሰባ ሁለት
0972 ሀያ ሁለት 22 ሰላሳ ስምንት ዜሮ አራት
እሺ። መደበኛ ነው ወይስ VIP?
መደበኛ
እሺ። ቦታውን ታ- ያውቁታል አይደል?
አ የእንትን አይደለ ኮንጎ ሜዳ አዎ አዎ።
እሺ እሺ፣ መልካም ቀን። እሺ።
እሺ በ account ላስገባ አዎ ትችያለሽ። ከዛ ሶስት የቅድሙንና ይሄኛውን አዎ።
screen ታሳይናለሽ።
አይ እሺ እሺ